ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልኝ።
እ ችፍችፍ አዘን ነበርና እሺ እ ዛሬ መጥቶልን ነበር።
እሺ እ አንዱ በመሀል ገብቶ ነበረ እኛ group ላይ እና እስካሁን አልወሰደም። ስልኩን እንድትሰጪኝ ነበረ የሚለው እሺ ምን ነበር item ኡ?
አቮካዶ
በታደለች ነው ወይስ በእርሶ ነው?
በታደለች በታደለች አቮካዶ ነው።
አዎ፣
እሺ
ስልኩን ንገሪኝ።
ማንን ነው የማያውቁት?
እ ቸርነት ነው።
ቸርነት አዎ፣ እሺ ዜሮ ዘጠኝ ሀያ
ዜሮ ዘጠኝ ሀያ ሰባ አንድ
እስኪ ልታች እሺ ሰባ አንድ አስራ ስምንት አስራ ስምንት ሀያ ስድስት ሀያ ስድስት አዎ እሺ እሺ እናመሰግናለን። መልካም አመሰግናለሁ። እሺ እሺ